ጊዜ ጨዋታ እስከ ምን ጊዜም አይረሳ ገመድ የዘለን ስንጫወት የኳስ ቅብብሎች ሲያስደስት ሽክርክር ዥዋዥዌ ጨዋታ አይረሳም የልጅነት ትዝታ የልጅነት ጊዜ ጨዋታ እስከ ምን ጊዜም አይረሳም ኮርኪ ተክለን በኳስ ስንጫወት ቅንልቦሽ አባሮች በማለት በጣም ያስደስታል ፍቅራችን የልጅነት ጊዜ ጨዋታችን የልጅነት ጊዜ ጨዋታ እስከ ምን ጊዜም አይረሳ ሌባና ፖሊስ ድብብቆሽ እየተጫወት ስናመሽ ሰኞ ማክሰኞ ክኩሉ ልጆች እንጫወት መባባሉ የልጅነት ጊዜ ጨዋታ እስከ ምን ጊዜም አይረሳም ብይጠጠር ቆጥረን ስንጫወት በቡድን ተከፋፍለን ስንጓተት እቃቃ መሀረቤ እያልን ሁላችንም በፍቅር ተስማምተን የልጅነት ጊዜ ጨዋታ እስከ ምን ጊዜም አይረሳም እግር ኳስ የእጅ ኳስ እያልን ከጓደኞቼ ጋር ተሰባስበን መቼ ከቶ ይረሳል ትዝታ የልጅነት ጊዜ ጨዋ